ሄሎ ወይ ሀይሚ እንዴት ነሽ?
ወይኔ የሰላም ነሽ?
ደህና ነሽ? እንዴት ነሽ?
እንኳን ደወልሽልኝ። ስልኬ ሊዘጋ ነው።
እ ይሄ የአዲስ አበባ መስተዳድሩን እንትን እ ምንድን ነው ስፒች እ ስፒች አዎ፣ እሱ እ ቆይ አንድ ግዛት እስኪው በዚህ ደውይልኝ እ እና የአዲስ አበባ መስተዳድሩን ስፒች ለእሱ ያውቃል። ስጭልኝ በፖስታ አድርጊና ልሄድ ነው እንዴ?
እ፣ ትናንትና ደወሉለት አዎ ደወሉለትና አገኛለሁ ምናምን አለች መሰለኝ ነገ ነው።
አዎ።
እሺ እና ማታ አስቀበለው ስንድለው ለእሱ ያውቃል። ደዊና እ ስልኬ ሊዘጋ ነው ወይንዬ እሺ በቃ ደውይ።
ስጭልኝ እንትን በአስራ ፎንቱን በአስራ አራት አርጉና ብሏል።
አድርጌዋለሁኝ። እሺ የታረመው አለ አይደለ ጠረጴዛ ላይ አለ።
ኧረ ችግር የለም ፕሪንተር ኮምፒውተሩም ላይ አለ። እሺ አይ ጠረጴዛው ምናልባት ያረመው ካለ ብዬ ነው።
እሺ
እሺ ወይንዬ